ሄሎ
ሄሎ ሰላም ናችሁ? ቤት ነሽ? ሄሎ ሰላም ጤና ይስጥልኝ ቤተሰብ
ቤት ነሽ? አንቺ?
አዎ ቤተሰብ ቤት ነን ምን ልርዳ
account register አድርጌ password ጠፋብኝ።
እሺ እ, እንትን ከታች ላይ ስልክ ላይ forget password የምትላለች
forget አድርጌ አመጣልኝ። ሰባት digit አመጣልኝ።
አዎ እሱን ኮፒ አድርገህ ቦታው ጋር ሄደህ paste በለው ስትጽፍ እንዳትሳሳት copy paste አድርገው
digit አድርጌ ካፒታሉን እ፣ ስትጽፍ እንዳትሳሳት capital ና small ኡ እንደዛ አድርገህ ሞክረው
እንትን symbol ኡ ምናምን ይገባል።
አይ ራሱኑ ነው ራሱኑ ይዘህ ነው paste የምትለው ከዛ በኋላ መቀየር ትችላለህ password ህን የተላከልን አስገባው እንዳለ አድርገህ